ብር withdraw አዝዤው አልገባልኝም። ከዛ በኋላ ቴሌግራም ላይም ላወራችሁ ሞክሬ ነበረ።
ስንት ብር ነው?
ሺ ዘጠኝ መቶ ብር እሺ
ዘጠኝ መቶ
ስልክ ልትነግረኝ ትችላለህ?
ዜሮ ዘጠኝ ዜሮ አምስት
እሺ ዜሮ አምስት ዜሮ አንድ
እሺ
ስልሳ ሀያ አንድ ሄሎ ሄሎ እያየሁልህ ነው አባ።
ስልሳ ሀያ አንድ
ስንት ብር ነው?
ሺ ዘጠኝ መቶ
በቃ እሺ እሺ።
እ፣ hello ሌላው ወይ እንትን ዲ- ቴሌብር ላይ እንዳታስገቢብኝማ ችግር የለውም። እሺ እሺ እንዴ አ- ማ- ወደ እንትኑ ልመልስልህ።
አ- አ- ወደ ምን ወ- አዋሽ ላይ ማስገባታችን እኮ እሺ ወደዛ በቃ ነው ማስገባልህ። አየውና ወደዛ ወደ- ወደ ቴሌብር ካልሆነ እ፣ አ አ ወደ አዋሽ
አዎ።
እና ይቆይብኛል። በእናትህ አይ አይቆይም አይቆይም።
ም- ምን ያህል ደቂቃ ይቆያል?
almost ሰላሳ ደቂቃ አርባ ደቂቃ ወይኔ በእናትህ እሺ በቃ እሺ እሺ